ማሪ ባባ ጤና ይስጥልን።
ሰላም ዋልሽ እናት።
እግዚአብሔር ይመስገን።
ሁለት ሺ አስራ ሁለት የአሪሷ ስንት ነች? ወይ ሴት ነው መጥቼ ማያት የአዲስ ኮምፓክት ነው ሁለት ሺ አስራ ሁለቱ
ቦዲ ቀ- ቦዲ የቀየረውን ማለት ነው።
ቦዲ ቀይሯል እንዴ? አልቀየረም።
አዎ።
ሁለት- ከ- ከአንድ ቀን ነው ከሁለት ቀን በፊት
ቆየ ሁለት ሺ አስራ ሁለት የአዲስ ኮምፓክት አለን።
አዎ።
ዋጋውን ልንገሩት።
እሺ
ሁለ ሁለ እምኔ ሁለት መቶ ሀምሳ ሺ ብር
እሺ። የት ነው እንትናችሁ showroom ኣችሁ?
ስምንት መቶ ሺህ ዕዳ አለበት። መስቀል ፍላወር እና ፓስተር እንገኛለን። መስቀል ፍላወር ነው compact ኦች አሉ።
መስቀል ፍላወር። እሺ ምኑ ጋር ነው መስቀል ፍላወር?
መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል? እመቤት እሺ ናዝራ ሆቴልን ትንሽ ወደ ላይ ሲወጡ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር የሚል አለ፣ የመኪና መሸጫ። በእሱ ሬክላም ትክክል ሲገቡ ማኒባቦች እንገኛለን። በአፍሮሊንክ
እሺ። thank you እናት አመሰግናለሁ።